ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው አለን። travel agent ነዋ።
travel agent አይደለም ግን information እንሰጣለን። ማንኛውም የጉዞ information፣ የቪዛ
የቪዛ process አዎ፣ ምን ምን እንደሚያስፈልጎት
አዎ። እሺ ኢንፎርሜሽን።
ወ- ስራ ወደ ዱባይ ለመውጣት ፈልጌ ነው።
okay፣ እሺ። ስራ ዱባይ መሄድ ፈልገው ነበር። እሺ፣ ስራ እዛ apply ማድረግ ሞክረዋል ደንበኛችን?
እ- አይ እዛ apply እንኳን አላደረኩም።
okay